hello
hello አዎ፣ እስከ አምስት ኪሎ ነው ማዘዝ የሚቻለው። ይቅርታ እስከ አምስት ኪሎ ማለት ሶስት group ሆነን አስራ አምስት ነው ወይስ አ- ሶስታችንም አምስት ነው?
no እንደዛ ሳይሆን አንድ እስከ አምስት ኪሎ ይቻላል። ከአምስት በላይ ስድስት ሰባት ለማዘዝ አይቻልም ነው።
እኩል አንድ ሰው ማለት ነው። አሁን ለሶስት ሰው አስራ አምስት ኪሎ ማዘዝ የተለያየ እንችላለን።
okay።
ይቻላል። ከ- ሶስት ሰው አስራ አምስት ኪሎ ይችላል።
hello
አቤት አቤት።
ለአንድ ሰው ነው ችግር የለውም። ሶስታችሁም አምስት አምስት አምስት ብታዙ አስራ አምስት ይመጣል።
okay ለሰው ነው ከአምስት በላይ ለአንድ ማይቻለው።
ሰው አምስት አዎ፣ በቃ፣ ቀነስም ይቻላል፣ እሺ።
ግን ለአንድ ሰው ነው አምስት።
እሺ እሺ እሺ።
መልካም ቀን